ጤና ይስጥልኝ። ቤት ይኖራ ነኝ በቃውም
ገብር ስጥልኝ የሆነ ብር ዲፖዚት ፈልጌ ነበርና እሺ፣
አልገባልኝም። ወራ ይስታክ ነው ከሲቢ ነው
ከገበ ሲቢ ብር ነበር።
ከኮሜርሻል ባንክ ነው። እሺ እንደዛ ከሆነ አይ፣ ይኸው ከዛ ሲቢ።
ከሱ የሚላክልን ቴክስት ሜሴጅ እና ሲቢ ብር ሲቢ ብር ነምበርህን አንድ ላይ አድርገህ ቴሌግራም ላይ ላክልን። ለቻፓ በየ እናሳውቃለን።
እዚህ አስታውቅም ማለት ስልክ ስለ- በ- ትልቅ ትልቅ ስልክ እስካልነ የለኝም በዚህ ቁጥር እኮ ኦኬ፣ ሌላ ኦኬ።
ስ- ኮፒ አድርገውና ቴክስቱን ከዛ ቴሌግራም አትጠቀምም?
አይ በዚህ ቁጥር እኔ የለውም ትንሽ ስማርትፎን የለኝም በዚህ በዚህ ላይ ቁጥር ነኝ በዚህ ቁጥር ነው ያስገባኸው? እሺ በቃ እን- ቼክ እናደርገዋለን።
ቁጥር እሺ ቴክስቱ ስለሚያስፈልገን ነው ትንሽ ያውና፣ ካልገባ ቴክስቱን በሌላ ሰው ስልክም ቢሆን አንስተ ትልክልናለክ። Hello አሁን ልጥብቆ ትንሽ አዎ፣ ልጥብቆ ትንሽ ትንሽ ጠብቀውና መልሰህ ደውልልን።